Hello Hello፣ ጤና ይስጥልኝ።
እንግዲህ
Marvel Kid ነው?
አዎ፣
እሺ፣ ከ We Plus ነበር የደወልኩት። Hello፣ ወይዬ ወይዬማ እየሰማሁሽ ነው እ ባለፈ app ላይ ተመዝግባችሁ ነበር አይደለ?
እ We Plus Solution app ላይ
እሺ
እና አሁን ላይ የተመዘገቡትን active እያደረግን ስለሆነ እህ system ላይ የሚሞሉትን አንዳንድ ነገር ጠይቅሽ ነበር።
እሺ
እሺ፣ የድርጅታችሁ ስም Marvel Kid ነው?
እ Marvel Kid ነው?
አዎ አዎ እሺ፣ አድራሻ
አድራሻ ለሚ ኩራ ክፍለ ከተማ
የሚኩራ ምኑ ጋ ነው? የሚኩራ ከሚት ፍየል ቤት ጋር
እሺ፣ የሚስየሉት እሺ፣ ስሞትን ይነግሩኛል?
እኔንማ ያኔ መግባቸዋል እኮ አው ሲስተም ላይ ሙሉ ስላልሆነ ነው የምንጠይቁት።
እንጃ እንግዲህ ይሄንን እሺ ስሞትን ሙሉ ስሞትን
እ ስሞን ይንገሩ።
አይ ቆይ መተሽ ነው ይሄንን በአካል ነው መና እንትን የምለው በስልክ ምን ኬት እንደሆነ ምንም አልገባኝም ከ We Plus Solution company ከመስሪያ ቤት እኮ ነው የምንደውለው
እም፣ እኮ ባለፈ ስለ ሄድን ነው ያላለቀ መረጃ ስላለ እሱን ለማሙላት ነው አሁን የደወልኩት ጠይቃኝ እኮ መዝግባለች እናንተ ከሆናችሁ የሆነች ልጅ መታ መዝግባችሁ ሁሉ ነው እኮ ነው። አዎ ግን እዚህ system እኮ ላይ አሁንም መታ መታ እንትን ትበል ስትመጣና እኔ እነግራታለሁ
Okay እሺ እሺ